Hello ጤና ይስጥልኝ Best Bet ቃል ኪዳን ነው የምንረዳው።
እሺ፣ ሰላም ነው።
ሰላም ምንረዳው የሆነ ብር ወስዶ አድርጌ አልደረሰኝም።
የመቼ ነው?
የትናንትና ትናንት ማታ እሺ፣ በዚህ ስልክ ቁጥር Best Bet የሚጠቀሙት?
በዚህ ስልክ ቁጥር
እሺ፣ ስንት ብር ነው?
አምስት ሺህ እሺ፣ አንዴ መስመር ላይ ጠብቁኝ፣ check ላርግ።
እሺ ሰላም ነው።
እሺ እንዲገባ ነው የሚፈልጉት ወደ account ወይስ እንዲመለስ ነው?
አ እንድገባ ነው።
እሺ ወደ አንድ ሺ ሀያ ስምንት ዜሮ ሰባት ዜሮ ሶስት ዘጠና ሰባት ስምንት
አ ልክ ነኝ? account ቁጥሩ እ አስር ሺህ አንድ ሺ አ- አንድ ሺህ አዎ አዎ ሀያ ስምንት ስምንት አ እሺ ዜሮ ሰባት አ እሺ ዜሮ ሰላሳ ዘጠኝ ሰባ ስምንት
እሺ አሁን confirm ተደርጓል፣ ይገባሉታል።
እሺ እሺ እሺ መልካም ቀን።
እሺ እሺ